ડબલ્યુ સબીની
ሰላም ነው ቤተሰብ አልናለሁ አለሁ በቤት ወደ ተሞክሬ ነበርና ቴሌብሬ ማለት ነው ኖርማል አፕሊኬሽን ሞክሬ ይሰራልኝ እና የሆነ ብር ሞክሬ
እሺ
ገባልኝ እና ብሩን አላመጣም አለኝ ለምን
እኮ በቴሌ ብር እኮ አትክፈሉ ተብሎ ተልኳል ግሩፕ ላይ
አይ normal አላየሁም።
ሲሰራ ነው እንዳ እንትን አላል እንደገጣሚ ሲሞክረው ሲሰራልኝ ነው
እኮ በቃ እሺ አሁን ቴሌ እ የ driver support ስልኩን ታውቀዋለህ ዜሮ አራት ቤት
ዜሮ አራት ቤቱን እ ቴሌግራም ላይ ያለው
አ እሱ- ልንገርህ
እሺ እሺ እሺ ንገሪኝ እሺ ዜሮ ዘጠኝ ዜሮ አራት
እሺ ዜሮ ዘጠኝ ዜሮ አራት ዜሮ አራት አስራ አምስት ይቅርታ እንዴ ዜሮ ዘጠኝ ዜሮ ዜሮ አራት አራት አስራ አምስት እሺ ሰማኒያ አስራ ሰባት
ሰማንያ ሰባት አርባ አምስት
አርባ አምስት እሺ በዚህ ዜሮ ሌላ ስልክ?
አራት አስራ አምስት ነው ያልኩህ እሺ
አስራ አምስት
አዎ
እሺ እሺ እሺ ዜሮ በዚህ ስልክ ማለት ነው።
ነው ልንገርሽ እሺ ድገምልኝ ዜሮ አራት አንዴ ቁጥሩን እሺ።
ዜሮ አራት እሺ አስራ አምስት
እ ሰማንያ ሰባት አስራ አምስት
ሰማኒያ ሰባት አስራ አምስት
አርባ አምስት ነው ሰማኒያ ሰባት አርባ አምስት
እሺ እሺ እሺ እና በዚህ ስልክ ላክ ስምህንና screenshot ኡን ከዛ deposit ይሞላልሃል ምናልባት ሊቆይ ይችላል እሺ እኔ እሺ፣ አስተላልፍልሃለሁ አሁን ላክና እሺ፣ ማን ነው እሺ፣ ስምን ሰላም አስተላልፍልሃለሁ ላካውና